ጤና ይስጥልኝ። ስፖርት ነው ባኮ የምንወደው።
አብሮ ይስጥልን። activation code እንትን account መክፈት ፈልጌ ሁሉ እሺ
activation code ይልክልኛል፣ ግን ቁጥሩን መጻፍ አልቻልኩም። ለምንድን ነው
refresh አድርጉና ይሞክሩት።
እኮ refresh አድርጌው ቁጥሩን ማስገባት አልቻልኩም። አይጽፍም ጭራሽ ነው ማለት ነው። ጫንስ reset ማድረግ አይቻልም። ምናልባት ከተመዘገበ ቁጥር
reset ማድረግ አንችልም። እስቲ ድጋሚ ይግቡና log የሚለውን ተጭነው እሺ፣ ቁጥሩ ምንም አላስገቡም ጭራሽ።
ኧረ አስገብቻለሁ login ብዬ ቁጥሩን ካስገቡ log የሚለውን ውስጥ ይግቡና ስልኮትንና password ኦትን አስገብተው ይሞክሩ።
እኮ አስገብቼ አንዳንድ ጊዜ ስሞክረው ይገባል።
activa- activation code ይልካል።
no አይደለም። እኔ ምሎት እሱን ተይው ይተውትና login የሚል አለ ይጫኑና ስልክና password አስገብተው ይቀጥሉ ይላል። ምናልባት አንዳንድ ጊዜ እንደዛ ያደርጋል። የ verification code ኡን ካስገቡ by default ይመዘግቦታል። ለዛ እንደዛ አድርገው ይሞክሩት።
ኧረ ምንድን ነው ግራ አጋባኝ።
login የሚለው ውስጥ login የሚል ይመጣል አይደለ? ፊት ለፊት ላይ login አለ። login ስለው activation code ነው እንትን የሚለኝ። activation code ኡን ደግሞ save ማድረግ አልቻልኩም። ማለት ብቻ ነው እንትን አይልም።
እሺ፣ ስልኮትን ይንገር።
ዜሮ ዘጠኝ ሀያ አንድ
አሁን በደወሉበት ነው።
አዎ በዚህ ስር
እሺ፣ አስተላልፍሎታል።
እሱ ይጠብቅ